Hello አቤት። ስድስት ከሀምሳ
ስንት እ?
Chest X-ray አይደለ?
እ?
Chest X-ray ራጅ ነው እ፣ አ፣ እንትን ነው የልብ ነው ይታዩ የተባለ ሁለት አይነት ነው የጻፉት የልብ ራጅ ነው ስድስት አሉ ከሀምሳ chest X-ray ከሆነ ስድስት ከሀምሳ ስድስት ምን ስድስት መቶ ሀምሳ
የት ነው ያላችሁት እናንተ
ሩዋንዳ ኤምባሲ ፊት ለፊት ዋሽንግተን ሆስፒታል። ግን ጥያቄዎት አልገባኝም። ወይ ማዘዣውን ይልኩልኝ።
ልላክልሽ በቴሌግራም ማዘዣውን በአንቺ አድራሻ እሺ ልንገሮት።
እሺ እም- እንትን በይኝ ቴሌግራም እንትን በይኛ እ
እሺ ቴሌግራም ላይ ሀያ ይልዎታለሁ። ቴሌግራሟ ላይ ይላኩልኝና እልክልዎታለሁ።
በቃ የኔ ውድ እንደምንም ላስቸግርሽ እባክሽ ተባበሪ ይኸው አሁን እየላኩልዎት ነው።
እሺ የኔ ቆንጆ እሺ